ሰላም ጤና ይስጥልን ቤት ቤት ሄሎ ጤና ይስጥልን ቤት ቤት
እሺ፣ ሰላም ናችሁ? ደህና ናችሁ?
እግዚአብሔር ይመስገን።
አንድ ትኬ አንድ ትኬት ይልኝ እስኪ እሺ ንገረኝ።
አስ- አስር ሀምሳ ስድስት ሀምሳ ስድስት እ ሀያ አምስት ሀያ አምስት አርባ ስድስት አርባ ስድስት አዎ እሺ እ አንድ ጨዋታ postponed ሆኗል አ?
አዎ አዎ እኮ አዎ፣ እሱ እ የመቼ ነበረ? ሀያ አምስት የአራት በአራት አዎ። እስቲ አንድ ቆይ እንትን ልበለው ምን እንደሆነ። postponed ሆኖ ትናንትና የተጫወቱት ነው።
አዎ
እሺ አንዴ ጠብቀኝ።
እሺ
ሀሚድ አንዴ ከማስተላለፍ በፊት ይሄ ፖስት ፖንድ ነው። አንዴ ቶሎ በል።
ፖስት በንዱ ላው የፖላንድ አይ አይደለም ቆይ ነው።
እሺ አዎ ስለዚህ ሀያ አራት ሰዓት ሞላው ጠብቅ ጠብቅ ያለው ከሀያ አራት ሰዓት
እኮ ድጋሚ ስንት ነው ቀኑ?
የተጫወቱት።
ዛሬ እኮ ስድስት ነው።
አዎ ያ- ልክ ነው።
አዎ በአራት ነው ጨዋታው የተካሄደ።
እሺ እሺ አንዴ መልሼ እደውልልሃለሁ። እሺ አንዴ እሺ ይኸው አንድ አስተያየት ድንገርሽማ እስካን ሌላ ስናደርገው አለሽ?
ለምንድን ነው የማያሳየን?
እ እ እስካን ስናደ- እስካን ስናደርገው እ ቀዩን ቀይ አረንጓዴውን አረንጓዴ የማያደርግልን እንደሱ ነን እኮ የተቸገርነው።
አዎ ለጊዜው ነው። አዎ እንደዚህ ነው። ሲኖራችሁ እኛ ጋር ደውሉልን። እሺ
እሺ ያው ብዙ ትኬት ለጊዜው ነው አለውን እንጂ እንዳሰለች ይስተካከላል።
ብዬ ነው እንጂ ንገረኝ፣ እ?
ችግር የለውም። ንገረኝ፣ ችግር የለውም።
ቆይ በቃ ምን መልሼ ይዟል?
ደውል ምን ታደርገዋለህ?
መልሼ እደውልልሻለሁ።
እሺ ደውል። እሺ፣ እሺ።
እሺ